ከሌለም እንዴት አዲስ አበባ ነህ?
ከውጭ አይ ነበር መደወልልዎት።
አውቄሻለሁ። አዎ ይሰማኛል። ራፍት ማሽን ተበላሽቶ ነበር።
ቤቱ ምን ይለምጣል? ቤቱ በስተኛል።
ሸጎሌ ሸጎሌ የአባይ ምንጭ እሺ፣
ሸጎሌ የአባይ ምንጭ ነምበሩን ይነግሩኛል?
እ ሙስ ሙሴ ሲ ነምበሩ ሲ ነምበሩ እ ዜሮ ሶስት ወይም ሁለት ሁለት ዜሮ ሁለት ዜሮ ይሰማኛል?
ድምጽ ይቆራል። ሁለት ዜሮ ሄሌና ይሰማሻል? እኔ የምለው
አዎ፣ እኔ ይሰማኛል።
እሺ፣ ሁለት ዜሮ ሀያ ሁለት ሁለት ዜሮ